ጤና ይስጥልኝ ቻርሊ
ሰላም ነው።
የምንነግረው
በዚህ በሌብሪ ላይ ገንዘብ ተሳልፈ ነበር አያት እህ
በሌብሪ ላይ ወጪ አድርገው ነው
ተሳልፈ ነበረ withdraw ነው የጠየቁት deposit
እ?
withdraw ነው deposit የጠየቁት
እዛ game ላይ ልኬ ነበረና ወደ game የላኩት? ወደ game የላኩት? አንዴ አዳምጡኝ ወደ game ነው የላኩት
game ላይ ወደ ቴሌብር
ወደ ቴ ቆይ ወደ game ኡ ነው ያስገቡት ከቴሌብሮት ወይስ አሸንፈው ወጪ እያደረጉ ነው
አስገብቼ ተጫውቼ እዛም በኋላ ወደዛ አስገባ ወደ እሺ ወደ ቴሌብር ቴሌብር አሁን አዎ።
የደወሉበት ነው ቴሌብር ስልክ ቁጥሮት እ?
አሁን የደወሉበት ነው ቴሌብር ስልክ ቁጥሮት አዎ እሺ ጠብቆኝ አንድ check ላድርገው ስንት ብር ነው
ሀያ ሺ ትላንትና ወጣል መቶ ሺ ልኬ ሀያ ሺ ቀረብኝ ሰማንያ ዘ check ላድርግ አንዴ ጠብቆኝ ዜሮ ዘጠኝ አስራ አምስት ሀያ ስምንት ሰባ አምስት ስልሳ አምስት ነው አይደለ ስልኮት ወደ እኛ አልመጣም። እሺ የተጫወቱበትን ይጠይቋቸው። እሺ
ኦኬ